ሄሎ ሄሎ፣ እኔ ስጥልኝ አብሮ ይስጥልን።
ፈርኒቸር ባ- ቤት ነው የሚል ምን አልሽ?
ፈርኒቸር ቤት
አይ አይደለም፣ እሺ አትሸጡ
ፈርኒቸር። አይ በዚህ ስልክ furnish furniture አንሸጥም። ማለት አልጋውን አይተሽው ነው? አንድ አልጋ post አድርጋ አድርጌ ነበር በዚህ ስልክ።
አዎ አዎ
አዎ እሱ አለ። አዎ አይ ሙሉ furniture store ካላችሁ ብዬ ነበር No፣ አይ ይሄ አንድ ሰው ከውጭ አምጥቶ እሱን ሽጥልኝ ብሎኝ ነው።
በቃ እሺ እሺ፣ መልካም ቀን።
እሺ